ሄሎ
ሄሎ
ሰላም ጤና ይስጥልን። ቴ እስጥን ያው አሁን የተጫወትኩት ወደ ሁለት ኮይኑ አለቀ። እንዴት አድርጌ ነው እኮ አገኘ
ለመግዛት የሚል አለ። ሁለት ቁጥር አለለት ከሁለት ብር ጀምሮ አለ።
መልስ
አቤት
መልስ ሁለት ተከታታይ መልስ መልሻለሁ። ያው ለእያዛ
እኮ ስ- አንድ አሁን ለምሳሌ መልሱን ካገኙ ወደ ሌላ ያስ- ያሸጋግሩታል። በተከታታይ አስር ሲመልሱ ትኬት ይሰጡታል። ት- በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለውን ይጫወታሉ። ከፈለጉ በድረገጽም ገብቶ መጠቀም ይችላል። ስልኮ smart ከሆነ በድረገጽ መጫወት ይቻላል። ሄሎ
እንዴት አድርጌ ነው?
ሄሎ፣ እሺ ምንም መልካም እድል። ሄሎ እንዴት?
ሄሎ አቤት አቤት